hello ጤና ይስጥልኝ ቤተሰቤ hello እንዴት ዋልሽ? እንዴት ዋልሽ?
እግዚአብሔር ሰላም ይመስገን እግዚአብሔር ይመስገን እንላለን። deposit አድርጌ ነበር። ቅድምም ደውዬላችሁ ነበር፣ በ text ም አውርተናል።
እሺ አሳውቄ ይልሃለሁ ብላችሁኝ ነበር፣ ግን ቅድም አምስት ሰዓት ላይ ነበረ ብር deposit ያደረኩት እስካሁን አልገባም።
ይቅርታ ትንሽ system fail አድርጎ ነው እና በጣም ይቅርታ ታገሰን እሺ ሁሉንም አሳውቀናል የላካችሁልንም ሁሉ
okay እስከ መቼ ይቆያል ታዲያ? እኔ አዲስ ትኬት መስራት ፈልጌ ነበር።
ገባኛው ግን ሲመልሱልን ነው የምናሳውቃቸው የምናሳውቃችሁ እና የተወሰኑትን እያለሱልን ነው እየሰሩ ስለሆነ ነው
okay አይ ድጋሚ ማሳወቃችሁም ይሄኛው እሺ ቴሌግራም ላይ ማነው ስምህ
ይሄኛው ቁጥር ነው። በቴሌግራም ላይ በዚህ ቁጥር ነው ያናገርኳችሁ። በዚህ አሁን በደወልኩት ማለት ነው።
ቤተሰቤ ቁጥርም ይሄ ነው አዎ
እሺ አንዴ እሺ ረዱ ነበረች የላከችው እሺ እሺ ድጋሚ ያሳውቅላለሁ አምስት መቶ ብር አለን አዎ አምስት መቶ ብር ነበር deposit እሺ።
ያደረኩት አዲስ ልሰራበት ፈልጌ ገብቶኛል እሺ ይቅርታ አሁን የምንጀምር ጨዋታ ደግሞ ነበር።
እ እሺ እሺ ድጋሚ ያሳውቅላለሁ እሺ፣ እሺ እሺ፣ thank you።
ቴንኪው